ሰላም ዛሬ ቤት ጉዞ ለማ ጉዞ ስትለው ፑቲን ፕሬድ ምናምን እዛ ማውንት ነው ያለው ዜሮ ዘጠና ሶስት
አንድ የጠብቀኝ እሺ
እሺ
ዘጠኝ ዘጠና ሶስት እሺ
ዘጠና አምስት
ስልሳ ዘጠና አምስት አይደለም
እ ዘጠና ሶስት ዘጠና አምስት
ዘጠና ሶስት ዘጠና አምስት እሺ ሀያ አራት አስራ አምስት
ረዱ እስቲ እንትን በይልኝ አንዴ ልንገርሽ ቁጥር ልንገርሽ ቁጥር አንዴ ይልኝ ዜሮ ዜሮ ዘጠኝ ዘጠና ሶስት አባስ አንዴ ይቅርታ ዘጠና አምስት ዘጠና አምስት ሀያ አራት አስራ አምስት ሀያ አራት አስራ አምስት መጀመሪያ ፕሮፋይሉ ሆም ሆም ግቢ አንዴ። አዎ ፕሮፋይሉ ላይ ግቢና ዊዝድሮዋል ላይ ነው ዊዝድሮብል ላይ ነው ብሩ። እሺ አይ ዊዝድሮብል ላይ ነው። አይ በቃሽ። ያ እና ብዙ ነው ዊዝድሮ ያደርገው። እስቲ የሳምንቱን አንዴ ይልኝ ወላ ያርግም ትራንዛክሽን ላይ ረዱ ዊዝድሮብል ላይ ነው ጆሮሽን አንሺ አርገ ኦኬ አንስተሻል። የሰ- የዊክሊ ሞል ምናምን እዛው ላይ ብታዩ ይሻል ነበር እኮ ትራንዛክሽኑ የዊክሊ ያረቅ ያው ቀን እዛ ጋር ትጽፊበታለሽ አ- የዊክሊውን ታይልኛለሽ እሺ በቃ በ- በፕሌል ዚኪ እሺ አንድ አባሽ መስመር ላይ ጠብቀኝ check ያደርግልን እሺ አየሁ፣ አየሁ።
እሺ እ upgrade መደረግ ምናልባት ሊኖርበት ይችላል። withdraw የሰራለት አይደለም። ምን እሺ፣ minimum እና maximum amount ስንት ነው የሚለው? አባ withdraw ስታደርግ
እ minimum እና maximum amount ስንት ነው የሚለው? withdraw invalid ነው የሚለው invalid invalid ነው የሚለው እንጂ አይልም።
okay invalid ነው የሚለው።
አ
እሺ በቃ upgrade እናደርግልሃለን አባሽ። ብዙ transaction እንትን ስላልክ ነው በ weekly ማለት ነው በሳምንት
አይደለ?
እም፣ እሺ አየሁ፣ እሺ እሺ አባ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ እሺ